ይላል።
ፈራ ወይ የእናንተ ጎል ምንድነው የምታጫወትበት?
እንትን በርቻ በርቻ እንትን ኬኖና ስፒን ኬኖና ስፒን አ ስንት ነው ግን ይሄ ኮራዩ?
ይሄ አይ ፋይፍ እኮ የሚባለው ነው። ብሩኬ ነው ግዛ ብሎኝ የገዛሁት።
ይሄን ግዛ ብሎክ ነው።
አዎ አይ ፋይፍ የመጨረሻው ከዚህ ውጭ ያጫውትልን ምናምን ብሎኝ ኦኬ በቃ እስቲ እሺ አንድ ድጋሚ ሞክርበትና ዴል ነው እንዴ?
አ
እሺ በቃ እሺ ኬኖና ምንድን ነው ያልከኝ? ይቅርታ ኬኖ ስፒን እና ውሻውንም አድርጊው ችግር የለውም። ዶጓም ውስጥ ማለት ነው።
አ ኦኬ ይዘሩ ተልኮላችኋል አይደለ?
አ ምን ይዘር ተልኮላችኋል አይደል?
አ
እሺ እሺ በቃ እሺ።
አንተን በዚህኛው እኮ እያጫወትኩ ነው።
እህ እህ በዚህኛው ላፕቶፕ የሆነች ተወሽባለች፣ በሷ እያጫወትኩ ነው።
ገባኛ ይሄ game ሙሉ game ኡ እንዲጫን ነው more እንትን አዎ።
እንዲሆን አይደለ?
አ ያው በዛ box ኡ እዚህም ላይ ይጫናል።
አ እኮ አዎ በቃ እሺ እሺ እሺ ፈራ አፍጥኝ በእናትህ እሺ እሺ ትንሽ ደቂቃ